ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
አብርልኝ ነው ለእህታችን ደውለው ነበረ።
አዎ ማ- ማን ሊና ነሽ እ፣ አይ አይደለሁም፣ እ፣ ሴት ነኝ። ናፍዶስ እባላለሁ። ምን ልርዳዎት?
ኦኬ እንትን ነው እማዬ እ፣ በየትኛው ነው የደወልሽው ወይ አዲስ አበባ ነሽ አይደል የቪዛውን ክፍያ ከፍያለሁ ነው አዲስ አበባ ነኝ ያለሽው? የማን አዎ።
ነው? ማን ነው?
የአይን ማን- አለም አይን አለም እሺ፣ የት ሀገር ነበረ?
ባህር ዳር አይ ከየት ነው? ወዴት ሀገር ለመሄድ ነበረ?
አሜሪካ አሜ- አሜሪካ። እሺ፣ በቃ እነግራታለሁ። ዲና ዲና ናት አይደለ?
ዲና ዲና ያው አዎ።
በቃ እነግራታለሁ። ስምዎትም ማን አሉ? አይን አለም።
አይን አለም አይን አለም ሀይሌ በቃ እና እነግራታለሁ።
ክፍያው ተ- እንትን ብሏል ደረሰኙን ልላክላችሁ እንዴ አዎ አዎ፣ መላክ አለብሽ።
እሺ በቴሌግራም እልከዋለሁ አዎ፣ ላኩልን። እናመሰግናለን።
እሺ